ስሩ መረዳት ብቻ አይደለች መኖሩ ነው ትርጉሙ እርሃብና ጥማቱ የጎልጎታው ህመሙ እንዲሁ በከንቱ አይደለም የፈሰሰልኝ ደሙ የህይወቴ ውበቱ የመዳኔ ሚስጥሩ መረዳት ብቻ አይደለም መኖሩ ነው ትርጉሙ እርሃብና ጥማቱ የጎልጎታው ህመሙ እንዲሁ በከንቱ አይደለም እየፈሰሰልኝ ደሙ ቅዱሱ ልመስለው ሕይወቱን ልኖረው የመስቀል የቀራንዮ ዓላማው ይሄ ነው። ቅዱሱ ልመስለው ሕይወቱን ልኖረው የመስቀል የቀራንዮ ዓላማው ይሄ ነው። የኃጢአት ሰርግ ደመመ በሞቱ ተሰበረ የዚያ የሞት ስርየት በደሙ ካመከነ የሥጋዬ ምኞት መሻቱ ተሰቅሎ ካህኑን ይምሰለው ለዚህ ዓለም ሞቶ ተው ልቤ ልብ በል ቅዱሱን ልትመስል ተው ተው ልቤ ተመልከት የቀራንዮን ውበት ተው ልቤ አስተውለ ቅዱሱን ልትመስል ተው ተው ልቤ ተመልከት የመስቀሉን ውበት ይታይልኝ ብዬ ቢረዝም ካባዬ አይሰምርም ጉዞዬ ይውረድ መለከቴ በአንደበቴ ሳይሆን በሕይወቴ መስክሬ ማለፉን እሻለው የእርሱን ሕይወት ኖሬ ነጩን የዝርግ ሸማ ሕያው ማንነቴ ያ የመስቀሉ ዋጋ ልጠብቀው መክሊቴ ሕይወት እንዲሆንልኝ እንዲትረፈረፍልኝ ለዚህ ነው ተዋርዶልኝ በሞቱ ያከበረኝ ነጩን የዝር ሻማ ሕያው ማንነቴ ያ የመስቀሉ ዋጋ ልጠብቀው መክሊቴ ሕይወት እንዲሆንልኝ እንዲትረፈረፍልኝ ለዚህ ነው ተዋርዶልኝ በሞቱ ያከበረኝ ተወዳጅ ወዳጁ መልሶ ቢወደ መልካሙንም በመልከው መመለሱ አይከብደው። ግራው ሲመቱት ቀኙንም ብስጠቱ እርሱ ነው ማንነት የክርስቶስ ሕይወቴ ተው ልቤ ልብ በል ቅዱሱን ልትመስል ተው ተው ልቤ ተመልከት የቀራንዮን ውበት ተው ልቤ አስተውለ ቅዱሱን ልትመስል ተው ተው ልቤ ተመልከት የመስቀሉን ውበት ነጩን የዝርግ ሸማ ሕያው ማንነቴ ያ የመስቀሉ ዋጋ ልጠብቀው መክሊቴ ሕይወት እንዲሆንልኝ እንዲትረፈረፍልኝ ለዚህ ነው ተዋርዶልኝ በሞቱ ያከበረኝ ነጩን የዝር ሸማ ሕያው ማንን ያህም እስከ ዱር ዋጋ ልጠብቀው መክሊቴ ሕይወት እንዲሆንልኝ እንዲትረፈረፍልኝ ለዚህ ነው ተዋርዶልኝ በሞቱ ያከበረኝ